okay
hello ተቋረጠ፣ ይቅርታ።
አዎ ችግር የለውም። እሺ እሺ so ስንት ይሆናል መሰሎት? አጠቃላይ ለአንድ ህፃንና ለአንድ አዋቂ ዘጠኝ ሺ ስምንት መቶ ሰባ ስምንት ብር ይሆናል።
ዘጠኝ ሺህ መቶ ሰባ ስምንት ብር አዎ።
እሺ፣ ያዝልኝ እሺ እሺ እና
እሺ ሙሉ ስም ልውሰድ፣ የእርስዎን ልውሰድ መጀመሪያ።
ራቢያ መሐመድ ሸሪፍ
እሺ እ ስልክ ቁጥር አሁን የደወሉበት ስልክ ነው የሚጠቀሙት?
እም?
ስልክ አሁን የደወሉበት ስልክ ነው አዎ፣ አዎ፣ አዎ።
የሚጠቀሙት? እሺ ቴሌግራም በዚህ ስልክ ይጠቀማሉ? እንደ የ booking አዎ፣ detail ኦች አዎ።
እንደልክልት። እሺ አዎ ትክ- ትኬት መቁረጥ እችላለሁ በእናንተ?
አዎ ይችላሉ። አሁን እናደርጋል እናደርግሎታለሁ መሰሎት ልክ booking ኡን አዎ።
ይዤ እንደጨረስኩኝ አዎ የ account ቁጥራችንን ከ booking detail ኦት ጋር አብሬ እልክሎታለሁ።
እሺ ከዛን እዛ account ላይ ብሩን deposit እንዳደረጉ receipt ኡን ይልኩልናል። ወዲያው ትኬቶትን ሰርተን እልክሎታለን።
በጣም እናመሰግናለን። እሺ ችግር የለም።
ከዛ በቃ ት- በስልክ ላይ ነው የሚያልቀው?
አዎ በስልክ ነው የሚያልቀው። በአካል መምጣት አይጠበቅቦትም። የትኬቶት እንደደረሱት እ፣ የበረራ ሰዓቶትን ጠብቀው airport መሄድ ብቻ ነው የሚጠበቅቦት።
ኦ በጣም እናመሰግናለን። እሺ ችግር የለውም። የቀ- የህፃን ስም ልውሰድ።
አብዱራህማን ሰይድ
አብዱራህማን ሰይድ
እሺ። ላስኔም ልውሰድ። የአያት ስም አብዱራህማን ሰይድ አልጋምዴ
እሺ።
እሺ
እሺ የ booking ኦትን ይዤ ጨርሼ ያለኝ ለ confirm ለማድረግ ያክል ነገ ማለትም በሀያ ሶስት ላይ ከአዲስ አበባ ወደ ሀዋሳ ለአንድ አዋቂና ለአንድ ህጻን ልጅ booking ይዤሎታለኝ። አጠቃላይ የትኬት ዋጋ ዘጠኝ ሺ ስምንት መቶ ሰባ ስምንት ብር ነው የሚሆነው። ትኬቶትን አሁኑኑ ቴሌግራም ላይ forward አደርግሎታለሁ። የ booking detail እና መክፈያ መክፈል የሚችሉባቸውን account ኦቻችንን ወዲያው እንደከፈሉ የ web transfer እንዳደረጉ amount ኡን receipt ኡን forward ያደርጉልን።
እሺ እኛ ልክ receipt ኡን እንደተቀበልን ትኬቶትን ወዲያው ሰርተን የትኬት printout ኡን በ electronic way ማለትም ቴሌግራም ላይ forward እናደርግሎታለን። እሱን ተጠቅመው travel ማድረግ ይችላሉ ማለት ነው።
በጣም እናመሰግናለን።
እሺ እኛን አመሰግናለን ስለመረጡን። እ፣ ይህን ስልክ ተ- ብጠቀም አገኘታለኝ አይደል?
አዎ ቴሌግራም አዎ አዎ ይኸው አሁን forward አደርግሎታለሁ፣ ይደርሶታል። እሺ thank you እሺ እሺ እሺ እኛም ስለደውል እናመሰግናለን። መልካም ቀን ይሁንልዎት።